Hello ጤና ይስጥልኝ።
ወይ ሰላም ነኝ። እንትን በስህተት service charge የሚለው ላይ እህ እቃ አዝዤ ነበረ እሺ እንደፈው እና ያው ብሩ አስመለሰል
አሳውቀውናል። ከዚህ በፊት መች ነበረ order ያደረጉት?
በስህተት ነው። ሰው አልሞላ ከትላንት ወዲያ
Okay fail አድርጓል።
fail አድርጓል። ሰው አልሞላ አድርጓል። ሰዓቱ ምን ነበረ? ድ-
ያዘዝኩት ድንች ነው።
ድንች አይደል?
አዎ
መቶ ሀምሳ ብር የ delivery እና የሶስት ኪሎ ድንች
አዎ።
ይሄ refund አደረገሎትም? እሺ check አድርገን አሁን refund እናደርጋለን። ሄሎ
ወይ እሺ ልዝጋው ስልኩን